ሄሎ ጤና ይስጥልኝ ቤተሰቤት ሄሎ ጤና ይስጥልን ቤተሰቤት ሰላም በንግድ ባንክ ነው ቴሌብር
ሲቪበር እሺ ሲቪውን ቴክስት ቴሌግራም ላይ ልከህልናል
አላኩም እንደዚሁ ልደውል ብዬ ነው። መጀመሪያ እሺ ችግር የለውም ቴሌግራም ላይ ቴክስቱን ላክልህ የሲቪ ቁጥርና የቤተሰቤት ቁጥርህንም አንድ ላይ እሺ
እሺ፣ እሺ ለደወልክ ሲቪ ቁጥር ይሄ ነው።
እሺ አንድ ላይ ከስር ጻፈው። እታች ስለምናደርግላቸው ለነሱ ከስር ጻፈው። እሺ አንድ ላይ እሺ እሺ። መልካም ቀን።